ሄሎ ወይ ስልሳ ሰባት ሰባ አራቱን አልሰጡም እንዴ?
አዎ አዎ
እዛ ከሆን ካገናኘኝ
አቤት ሄሎ እናቴ ከቢዩ ነበረ
አዎ ገነቷ እ እ ደርሷል እንትን እያልን ነው ምን እየ ምን
ምንሰጠ ነው ደርሷል
ልሰጡት ነው እርግጠኛ ነሽ እናት?
ያው እሺ እሺ እናቴ ልንሰጠው ነው አለችኝ። እሺ